ፊትሽ የሐሳብ ብርም ካይኔ አሰገርሽው ልቤን ዘልቀሽ በፍቅር ከናፍቆት ባህር መቅዘፊያ ሆኖልኝ ሰመመኔ ዘርግተሽ የሐሳብ መርብ ካይኔ አሰገርሽው ልቤን ዘልቀሽ በፍቅር ከናፍቆት ባህር የጓዳሽ እንጀራን ያምራል ሰበከቱ ይዘሽው በመጣሽ ከነበረከቱ ትዝታሽ የለውም ልክ ናፍቆትሽ የለውም ልክ አግዥ ለፍቅር አምላክ እጅ ጓጓሁኝ እኔ እንዳይንሽ ለህሎ ባንቺ በለወጥኩት ንሳራቴን ሁሉ አገር ጉድ እስኪለኝ ስንቀው ጥንቱን ዛሬ ባንቺ አሳየኝ መውለድ ጉልበቱን መባዘኔን መከንከኔን ተረጅልኝ ሰቀቀኔ ማንም የለ አጠገቤ ስደተኛሽ ሆኗል ልቤ መቅዘፊያ ሆኖልኝ ሰመመኔ ዘርግተሽ የሐሳብ መርብ ካይኔ አሰገርሽው ልቤን ዘልቀሽ በፍቅር ከናፍቆት ባህር ጎጆሽን ከወዲያ መች አዋቀርሽው ከሆድ አይደለም ወይ አንቺ የቀረሽው ስጠራሽ ወያቲም ወይ ሲጨንቀኝ ብቃቲም ወይ አንጀትሽ አይራራልኝም ወይ ሁሌ እንደ ደስተኛ በዛ ፈገግታዬ ባክሻት ኮርኩሬ አንቺ ትዝታዬ ድንገት ሳይታወቅ ናፍቆት ልብ ይሰርቃል፣ ሐሳብ ያደረበት ብቻውን ስቃል። መባዘኔን መከንከኔን ተረጅልኝ ሰቀቀኔን ማንም የለኝ አጠገቤ አጽናኝ ወዳጅ አጥቷል ልቤ መቅዘፊያ ሆኖልኝ ሰመመኔ ዘርግተሽ የሐሳብ መርብ ካይኔ አሰገርሽው ልቤን ዘልቀሽ በፍቅር ከናፍቆት ባህር ጎጆሽን ከወዲያ መች አዋቀርሽው ከሆድ አይደለም ወይ አንቺ የቀረሽው ስጠራሽ ወይ አቲም ወይ ሲጨንቀኝ ብቃቲም ወይ አንጀትሽ አይራራልኝም ወይ ድንገት ሳይታወቅ ናፍቆት ልብ ይሰርቃል፣ ሐሳብ ያደረበት ብቻውን ይስቃል። ሁሌ እንደ ደስተኛ በዛ ፈገግታዬ ባክሻት ኮርኩሪ አንቺ ትዝታዬ መባዘኔ